ጤና ይስጥልን ቤተሰቤት ዮናስ ነው የምንረዳው።
ትላንት የወጣት እስካሁን አልመጣልኝም።
withdraw አድርገው ነው።
አዎ በዛ እንትን እሺ፣ በዚሁ ቁጥር ነው።
በዚህ ቁጥር
ስንት ብር ነበር withdraw ያደረጉት?
አንድ ሺህ አምስት መቶ ትላንትና።
እሺ፣ ይጠብቁኝ መስመር ላይ ምንድን ነው ግን ዛሬ አይሰራም ስልካቸው።
ቴሌግራም። አዎ ትንሽ እያስቸገረ አይ ስለሆነ ነው።
ስልካቸውም አይሰራም የራሱ።
ስልክ እንኳን ይሰራል፣ ቴሌግራም ነው የማይሰራው።
Okay እስኪ እንትን አድርግልኝ እሺ። በጣም እሺ፣ በላይ ይጠብቁኝ።
ብላ
እሺ፣ check እያደረኩለት ነው። እሺ፣ ይጠብቁኝ መስመር ላይ Okay okay።
እሺ አሁን ወ- ወደ ቤት ቤት account ኡ ተመልሶልዎታል። እሺ check ያድርጉት።
Okay thank እሺ ስለ ደወሉ እናመሰግናለን። መልካም ምሽት።